Hello
አቤት ምን መጣሁት?
ከትናንት ወዲያ አምስት መቶ ብር በዚህ ቻፓ አሳልፌ ነበር።
እሺ እስካሁን አልገባም። ቴሌብር ወደ ቴሌብር አ?
አንድ መስመር ላይ ጠብቆኝ እሺ እሺ
በቴሌ ብር ነው አይደለም? የቴሌ ብር ቁጥሮት ንገሩኝ።
ስልክ ቁጥር በዚህ
አሁን በደወሉበት አዎ በዚህ
መቼ ነው?
ቅዳሜ ከሁለት ቀን በፊት
እሺ በእኛ ከአበሻ ስፖርት ወደኛ ስላልመጣ አበሻ ስፖርት ደውሎ approve ያስደርጉ።
በምን
ከአበሻ ስፖርት አሁን አፕሩቭ ያስደርጉ። እሺ አበሻ ስፖርት ወደኛ አልተላለፈም።
ከዛ ነው ያልተላለፈ። አሁን ወደ እነሱ በ okay እሺ እሺ እሺ መልካም